ሄሎ
ሄሎ ጤና ይስጥልን ቤት ቤት እንዴት ተቋርጦ አሁን ደውዬ ነበር።
እሺ ምን ነበር አሁን ያወራነው ነክ አ አ አ ስለምን ነበር ይቅርታ ስለ ስፖርት ስፖርት እንትኑ እና ኤጀንት እንደምቻ ምናምን እየጠየኩሽ ነበረ። አስር እሺ።
ሺህ ብሩ ማይመለስ ነው አይደል ገቢ የሚደረገው?
አስር ሺህ ብሩ እም፣ አካውንት ላይ ነው
ኦኬ የቤት አካውንታችሁ ላይ አዎ አካውንት።
የምናስገባው ያን- ለሚሆነው በጥሬ ማለት ነው ለወኪሎች
okay ስለዚህ ክፍያ ነው already የሚመለስ አይደለም።
አዎ
okay ስለዚህ እና ደስ ትርፍ ይላል።
ክፍፍሉ የሚሆነው ደግሞ እም፣ ሰላሳ አምስት ድርሻ የሚሆነው ለእናንተ ነው የሚሆነው ስፖርት ስልሳ አምስቱ ሰላሳ ለእኛ አምስት ነው የሚሆነው
ሰላሳ አምስት percent ለእኔ፣ ሰላሳ አምስት percent ለእናንተ።
ስልሳ አምስት ለእኛ ሰላሳ አምስት ለእናንተ
okay ሴትና እንደዛ ነው የሚሆነው አስር ሺህ ብር በጥሬ ነው የሚፈልገው ማለት ነው።
አዎ
በቃ እሺ፣ አመሰግናለሁ። የት-
አስር ሺህ ብር በጥሬ ገንዘብ ለሚ- ለሚሰ- ለሚያደርጉልን ነው ለሚያደርጉ ወኪ- ወኪሎቻችን ነው። በጥሬ ገንዘብ ሲሆን በ cash አይደል- በቼክ አይደለም።
Okay በጥሬ ሲሆን አስር ሺህ ብር ነው ነው አዎ በ cash ሲሆን ደግሞ ሰላሳ አምስት ሺህ ብር አዎ አስር ሺህ አካውንታችን ውስጥ ገቢ ነው የሚሆነው።
እም፣ በና አካውንት አዎ ተረድ- ተረድተኸኛል?
እኮ በና